እባላለሁ። ሰላም ከ Afriwork ነው የደወልኩትኝ።
እሺ እሺ እሺ የአራቱንም position title ይልኩልናል Afriwork support ላይ እንድናየው ማለት ነው።
እሺ Afriwork support ያውቁታል?
አላውቀውም። ከዚሁ ላይ ጠብቅኛል።
ቻናሉ ላይ አለ bio ላይ
እሺ። እዛ ላይ ምን title title ኣቸውን ብቻ አላክልሽ?
አዎ የአራቱንም ማለት ነው።
እሺ እሺ Afriwork support ን ካላገኙት ወይ ደውሉልኝ። እሺ የት ጋ እንዳለ እንዳሳዩት ወይ አሁን ልንገሩት።
ችግር የለም።
እሺ እሺ።
bio ላይ ነው ያልሽኝ።
አዎ ቴሌግራም channel ኣችን bio ላይ አለ link ምናምን የሚቀመጥበት part ላይ Afriwork support የሚል አለ user።
አግኝቷል።
አዎ
እሺ እሺ እያላኩልኝ